ሄሎ ሄሎ ከቤት ቤት ነበር እንደውል
ደብርኮ ግን ሁለት መቶ ስናተ የትሪ
ሁለት መቶ ብር ይሁን ሁለት መቶ ብር አካውንት ቤት ቤት የለም አካውንት ቴሌ ብር የለም የት ነው እሺ አዳምጠኝ አንዴ
ቴሌ ብር አሁን ቸክ አንዴ ላስረዳሽ ይቅርታ አንዴ ሁለት ሶስት መቶ ብር እና ከዛ ብር በታች ማለት ነው በሳንቲም ፔም በቻፓም ወደ ቴሌ ብርም ወደ ሲቢኢ ብርም ወደ ባንክም ማውጣት አችልም ከሶስት መቶ ብር በታች ማለት ነው ተረዳኸኝ
ቤት ቤት የለም ቴሌ ብር የለም የት ነው ብር
ከሶስት መቶ ብር በታች ማውጣት አችልም ወደ ቴሌ ብርም ወደ የትም ማውጣት አችልም በ voucher ብቻ ነው ማውጣት የምችለው አንተ አሁን እሺ፣ ሁለት መቶ እሺ፣ ብር ያወጣው እሺ።
በቮቸር ነው ማለት ነው እሺ እሺ አሁን መለስ ቤት ቤት አካውንት ስማ አማርኛ የሚችል ሰው አለ ከጎልህ
ለቁጥር ሰላም Hello ወይ English ወይ አማርኛ ማውራት የሚችል ሰው አለ ከጎንህ
ቴሌግራም የስራ ቴሌግራም ላይ እኮ ያልኩህን አልተረዳኸኝም
ቴሌግራም
ቴሌግራም ላይ የላኩልህን ፎቶ አይተዋል ፎቶ
አለ አለ አለ አለ አለ ቴሌግራም check screenshot ይዛ አዎ፣ ፎቶዎቹን አይተዋል እሱን አዎ ብቻ
እሱን step እሱን ስቴፕ ቼክ አድርግና አዎ፣ እሱን step step።
check አድርግና በዛ step መሰረት መመለስ ትችላለህ ብሩን
ገባ ገባ ቴሌግራም ፎቶ ምናምን check check አድርገው እሺ